ቤት Hello Hello ጤና ይስጥልኝ ቤት ቤት
አዲስ account መክፈት ፈልጌ ነው።
እሺ ቤት ቤት dot ቤት የሚለው ድረገጽ ላይ ትገባና
ገብቼ እምቢ አለች። ደግሞ ሞክሬ ሞክሬ ምን ነው እምቢ ያለ register የሚለውን ተጭነሃል አ ከዛ ቁጥር ከዘጠኝ ጀምሮ አስገባህ አይደለ
አ password ደግሞ ከስምንት digit በታች መሆን የለበትም እና ቢያንስ አንድ capital letter፣ አንድ small letter፣ አንድ ቁጥር እና አንድ symbol መኖር አለበት የምታስገባው password ላይ።
password ኡ ፓስፖርቱ አንድ ቦታ ስምንት ቁጥር አስገብቼ ያለው ሁለተኛ እሺ።
ስምንት አድርጌ ያለው እምቢ አለ።
አይ ስምንት ቁጥር ብቻ ሳይሆን አጠቃላይ ነው ድምሩ ከስምንት በታች መሆን የለበትም ነው እንጂ capital፣ small letter፣ capital letter፣ ቁጥርና symbol መኖር አለበት። ቴሌግራም ላይ hi በለኝና
አ፣ ጽፌያለሁ። ያው አሁን እንትን ልላክልህ እ ያው አሁን- አሁን ላካለሁ። ያው እሺ hi በለኝ አንዴ ማን ለማን